ይህ እኔ አላነሱትም እኮ ወደ ምክንያቱ ባላነሱ የሌላ ስግደት ፈልገህ
ሄሎ
ሄሎ ሄሎ ምንድን ነው ያሉት?
አሽ አሁን ይሰማል አይሰማም።
አይሰማም
አሁን እሺ ምን አሉኝ?
ሁሉ ስፖርት ቴሌ ብር እጠቀምና ነበርና ማለት ነው እሺ
እና ቨርቹዋል አቤተር እጠቀም ነበርና አምስት መቶ ብር ነበረው ትራንስፈር ወደ ቴሌ ብር አድርጌ ቴሌ ብር ላይም አልገባም ሁሉ ስፖርት ላይም የለም ከ transaction history ላይ ያልገባሉትን screenshot አድርገው በቴሌግራም ይላኩ።
screenshot አድርጌ
አዎ ሁሉ ስፖርት ማለት ነው አዎ